ሌላው በጣም ዋላችሁ።
እግዚአብሔር ይመስገን።
ወይስ ምን ነበረ? ወይስ ስፕሪት ማናት?
እህ እ ምን አልሽ? ወይስ ኤ- ስፕሪት?
ኤኙ ጀዱ
ኧረ በአማርኛ ሄሎ
አቤት
እኮ ወ- የ- ስለ ኢንተርኔት ምናምን መረጃ ለማወቅ ነበር።
ኢንተርኔት አዎ።
ከየት ከየት ነው እየደወልክ ያለኸው?
የት ነው እየደወልክ ያለው? በራሱ ስልክ ከሰፈሬ ነው።
አይ ኢንተርኔት ሳይሆን እ ይሄኛው ትራንስ- ስለ ትራንስፖርት ነው።
ትራንስፖርት አ
ማለት እንደ ራይድ ምናምን አይነት ስራ ነው።
አይ አይደለም፣ ትራ- ኦሮሚያ ትራንስፖርት ነው።
ኦሮሚያ ትራንስፖርት አዎ
ወይ ይቅርታ፣ በቃ ማኔ ከሌላ ሰው የኢንተርኔት አገልግሎት ይሰጣሉ ምናምን ስለሰሙ እሺ እሺ ይቅርታ በጣም እሺ